አብጾ ዘይቤቦ አያይዞ አቡን ይምራ። አባባሉ በአንሺ ወገን እየቀደሙ በመሪ ወገን እየተከተሉ በዜማ ይዝለቁ። ሶስተኛ በዝማሜ ይበሉ። ሃሌሉያ ሃሌሉያ በቃለ አሜንና ይርግ ለእግዚአብሔር በዕለተ ሰንበት መስዋዕተ ስብሐት